hello ጤና ይስጥልኝ ቃል ኪዳን ነኝ ከ Best Bet ምን ልርዳው?
Best Bet አዎ Best Bet ነው ምን ልርዳው?
እንትን withdraw ብዬ ነበረ ሲቢ ብርም አልገባም። ከዚህ ግን ቆርጦታል።
የመቼ ነው?
mobile banking ላይ የትላንት ጠዋት ነው የትላንት የተበላ የጠዋት ማለት ነው።
እሺ በስልክ ቁጥር ነው Best Bet የሚጠቀሙት?
በአስራ በዚህ ስልክ አይደለም እሺ ስልክ ቁጥሩን ንገሩኝ።
ዜሮ ዘጠኝ አስራ አምስት እሺ
ሀምሳ ሰባት እሺ ሀያ ዘጠኝ እሺ ዘጠና ሰባት ስንት ብር ነው?
ዘጠኝ መቶ
እሺ አንዴ መስመር ላይ ጠብቁኝ። እሺ process ላይ ነው ይገባልዎታል። ትንሽ ጠብቁ።
okay፣ እሺ፣ እሺ መልካም ቀን።
እሺ